ጤና ይስጥልኝ። ሰላም
እንዴት ነሽ? ማነው?
ይመስገን።
ቀደም ደውዬ ነበር አመልክቼ ነበር። እ?
በዚህ ስልክ ቁጥር ነበር ያመለከቱት?
በዜሮ ዘጠኝ ስልሳ ስምንት
ዜሮ ዘጠኝ ስልሳ ስምንት ሀምሳ አራት አስር ሀምሳ ሰባ አራት ስድስት
ሰባ ስድስት አንዴ መስመር ላይ ጠብቁኝ። ሌሎች ፋይዛ አህመዲ ነው።
አዎ፣ ፋ- ፋይዛ አህመድ አባሲታ እ?
እሺ፣ ደንበኛችን እዚህ ጋር እንደሚያሳየው ከሆነ በ- በእኛ በኩል አይደለም እየተላለፈው ነው ያሉት። አይተውት በ ArifPay በኩል አይደለም ያስተላለፉት።
በ ArifPay ነው ከቴሌ ብር ነው በ ArifPay ነው።
እሺ፣ የላኩልን screenshot ግን እ፣ በአሪፍ ፔይ የተላለፈውን አይደለም።
እና ከቴሌ ብር እኮ ከቴሌ ብር ወደ አዎ።
አሪፍ ቤ የገባውን ቴክ ነው ከቴሌ ብር አስልኬ ላኩ። ስክሪንሻት ብቻ ሳይሆን የተላከውም ማለት ነው።
ሌብር ወደ የት ነው የተላከው?
ኪዊክ ኪዊክ አለ እኮ በአሪፍ ፔይ በኩል አይልም።
በምንድን ነው የሚለው? አ
እሺ አንዴ ሌሎች እዚህ ጋር የሚያሳየው ወደ ሌላ ሰው እንደተላከ ነው እንጂ በአሪፍ ፔይ በኩል ኖ።
እንደተላከ አይደለም።
አይደለም። ከ- ይኸውልሽ ከሌላ ሰው የተላከው ብር አድምጭኛ ማ ከሌላ ሰው የተላከውን ብር አጋጣሚ የልኮልሽ ስህተት ነው። ከቴሌ ብር ደግሞ ወደ ኪዊክ የተላከ በ ArifPay የገባ ሁለት መቶ ምናምን ብር የተላከ ልኬልሻለኝ ቴክስት
ቴክስት ነው የነበረው። እሺ፣ text ኡን ከቴሌ ብር አስልኬ ልክ ልክ ወደ BetKing እንደተላከ ማለት ነው።
አዎ።
አየር ላይ የቀረብኝን ብር አ፣ ልክ ከቴሌ ብር ደውዬላት ልጁን ልካልኝ ልጁን ነው የላኩት በ ArifPay የገባውም ማለት ነው። message እሺ፣ ቴሌግራም ላይ የእርሱን ስም ማን ነበር የሚለው?
ብላክ ማስሪ
እሺ አንዴ እያየሁለት ነው።
ይኸውልሽ ቴሌግራም ስሜ በአማርኛ ነው፣ ብላክ ማስሪ ነው የሚለው። ስልኬን ከፈለግሽ ደግሞ ልንገርሽ፣ አሁን የደወልኩበት ነው ዜሮ ዘጠኝ ሰላሳ ሁለት ሰላሳ ዘጠኝ አይ ቴሌግራም ላይ ያየሁት ስለሆነ እንትኑን እየፈለኩ ነው።
አዎ።
ቅድም ያየሁት። አንዴ መስመር ላይ ጠብቁኝ።
እሺ እ፣ የቴሌ ብር ደረግ ኤጀንቱ ይላክልኝም በስተት ልክ አጥፍቼዋለሁ። message ኡ ግን አልጠፋም። ግድ ይላቸዋል እሺ ደንበኛችን እየፈለኩት ነው። አንዴ መስመር ላይ ጠብቁኝ።
ደግሜ ይላክልሻል፣
አይ ደንበኛችን ቆይ
ደግሜ ይላክልሻል። ያው ላይ ስለሆንኩ ችግር የለም። የላኩልሽ ነው።
እሺ ደንበኛችን
ቴሌግራም
እሺ ደንበኛችን አግኝቼዋለሁ። በጣም ይቅርታ ጠይቃለሁ ስለተፈጠረው ችግ- ስህተት። አሁንም በድጋሚ ይሄኛውን አድርጌ ልከ- ልክሎታለሁ፣ አስተላልፍሎታለሁ።
ይኸውና አሁን ማታ የላኩት ይኸው ነው።
እሺ አዎ፣ የመጀመሪያ የተላከውን ስለሆነ የላክነው በስህተት ነው በሚለው ነበር የተዘጋው። ይሄንን እናይልሎታለን።
እና መች ነው የሚላክልኝ? ልጠብቅ።
አዎ ይሄንን እናስተላልፈውና እ፣ አይተው ይ- በእኛ በኩል ከሆነ ችግሩ ይስተካከልሎታል።
በእናንተ በኩል ነው ከ- ከቴሌ ብር እኮ ወጥቷል እኮ ሙሉ ለሙሉ አዎ እንደዛ ከሆነ ይስተካከላል። ደንበኛችን ደግሜ ይለቅ ያለኛል እሺ፣ ስለተፈጠረው ችግር በጣም ይቅርታ እንጠይቃለን።
እሺ አሁንም ምን ያክል ጊዜ ልቆየው ይችላል? financial
እ ያው አሁን ነው የምንልከው ነው እንደሚያዩት ይሄ እኮ አሁን ማታ ተላልፎላል ብላኛለች። ሲጀምር ማለት ነው አሁን ምን ምን- ምን ማለት እንደሆነ ግን እኔ እንጃ፣ ግራ ግራ የገባኝ።
አዎ ደንበኛችን መጀመሪያ በላኩት ስለሆነ የተያዘው እሱን ነበር ታይቶ መልስ የተሰጠበት። አሁንም በድጋሚ ግን እ፣ እናስተላልፍለታለን። እ፣ ስለተፈጠረው መግባባት በጣም ይቅርታ እንጠይቃለን። እሺ፣ ሌ- መልካም ቀን